hello ጤና ይስጥልኝ ቤት
አብሮ ይስጥልን ሰላም ነው። አንድ እስከ አስራ ሁለት ልንገርና እንድታይልኝ ብዬ ነው።
እሺ ቻው
አስራ አንድ
11 ሰላሳ አምስት
35
ሰባ ዘጠኝ ዘጠና ሰባት እ
እሺ ብዙ ጨዋታ እንወስዳለን። ወደ ስድስት ጨዋታ እንወስዳለን። እሺ
ወድቋል። እሺ አዎ።
አስራ አንድ
11 ሰላሳ አምስት 35 ሰባ ዘጠኝ ሀያ ሶስት
ይህም ብዙ ጨዋታ እንወስዳለን። እሺ እሺ አስራ አንድ ሰላሳ አምስት እሺ
ሰባ ስምንት አስራ ሁለት
ይህም ቆየ።
አራት ጨዋታ እንወስዳለን።
እ እ አራት ጨዋታ እንወስዳለን።
አዲስ እሺ አመሰግናለሁ።
እሺ መልካም ቀን።